ሄሎ ሄሎ ወይ ዘመድ ወይ።
ሰርቷል። እሺ ሰራ?
የ cash ዘመድኩን የሚለውን cashier ነው login ያደረኩት።
እሺ password ኡ ምናምን እሱ ነው አይደለ ወይስ password ኡን አስቻለ ለ- አይ፣ እ፣ እንትን ላድርግል አይደለም። ይሄኛው እኮ አንተ የምትጠቀምበት ነው ማለት ያንተ አንተ check የምታደርግበት አለ አይደለ?
አ አ ብርምና ይሄኛው አንተ የላክልኝ account ያንተ account ብቻ ነው okay ለ cashier ኡ አይሆንም። ግን ያንተ የዛኛውን account ልላክልህ ከነ password ኡ አ አ እሺ ቴሌግራም ላይ መጨረሻ ላይ reset የተደረገውን እንትን ልላክልህ።
እሺ እሺ ኮምፒውተሩ ላይ እ?
ኮምፒውተር ላይ እንትን አደረግስልኝ በ images እኮ እዛው ላይ ገባ ኮምፒውተሩ ላይ desk ውስጥ ገብቼ አስተካክዬለታለሁ። login እሺ።
አድርጌዋለሁ።
እሺ እሺ በጣም እሺ እኔም አመሰግናለሁ። እሺ ችግር የለውም። እሺ እሺ እሺ